መጻ ቃልህም ደመና ዘይብል ዘይብል መጻ ቃልህም ደመና ዘይብል ዘይብል ዝንቱ ውእቱ ወልድየ ዘአፈቅር ዝንቱ ውእቱ ወልድየ ዘአፈቅር አሀ ዝንቱ ውእቱ ወልድየ ዘአፈቅር ዝንቱ ውእቱ ወልድየ ዘአፈቅር መጣ ቃል ከደመና እንዲህ የሚል መጣ ቃል ከደመና እንዲህ የሚል የምወደው የማፈቅረው ልጅ ይህ ነው የምወደው የማፈቅረው ልጅ ይህ ነው አሀ የምወደው የማፈቅረው ልጅ ይህ ነው የምወደው የማፈቅረው ልጅ ይህ ነው